हेलो ሄሎ ሄሎ አይስጥልን።
አዎ፣ ስል ሰላም ነው
እግዚአብሔር ይመስገን። ድርጅትን እንደው
አሉ ሰላም ነው።
እግዚአብሔር ይመስገን።
ወጌሻ መዝገብ ፈልጌ ነበረ። ሞልቷል?
አለ
ቦታ አለ?
አዎ፣
እስከ መቼ ድረስ ነው?
እስከ ታህሳስ አስራ አራት ድረስ ታህሳስ አስ- I mean ህዳር አስራ አራት ህዳር አስራ አራት ድረስ።
አዎ።
ስልጠና ቦታው የት አካባቢ ነው?
ስልጠና የሚሰጠው አያት ክብር ደመና ለፍብ ነው።
ሀያት።
ክብር ደመና ለፍብ ነው።
እሺ፣ እሺ፣ አመሰግናለሁ። እሺ፣ እሺ፣ እሺ፣ መልካም እሺ።
እሺ፣ መልካም ነው።